ጤና ይስጥልኝ በሽታዬ ቤቴ ነው የምንረዳው
transfer ማድርጌ ወደ ቴሌ ብር አየር ላይ ያስቀረብኝ ሶስት ጊዜ።
አንዴ ጠብቀኝ። hello
አቤት
ዊዝዶ አድርጋ ነው
እ እ ዊዝዶ አድርጋ ነው።
አዎ withdraw አድርገኝ እሺ የቤት ቤት ቁጥርህን ንገረኝ። ዜሮ ዘጠኝ
አስራ አምስት አስራ አምስት ሰባ ስድስት ሰባ ስድስት
አስራ ስድስት አስራ ስድስት ዜሮ ሰባት
ዜሮ ሰባት እሺ ስንት ብር ነው?
ሶስት ሶስት ሺ እና አስር ሺ